ሄሎ ጤና ይስጥልኝ። እንዶች ሲሆን ሄሎ ሰላም ነው ማ እግዚአብሔር ይመስገን። እንደ ነው
ትም አለቀ እንዴ የምትገባው?
እ፣ ምዝገባው አላለቀም። ዛሬ አለ
ኦኬ ዩቱብ እንደምንድን ነው ትምህርቱ?
ትምህርቱ የዩቲዩብ ትምህርት ነው። የዩቲዩብ መሰረታዊ ትምህርቶች፣ ቴክኒካላዊ ትምህርቶች እና ስለ አጠቃላይ ስለ ዩቲዩብ ትምህርት ነው።
ኦኬ እንዴት ተከፍቶ ምናምን እንትን እንደማለት ነው።
ሙሉ ነው። ስብዕና ግንባታ ትምህርትም አለው።
ኦኬ
ሙሉ ኮ- ትምህርት ነው ያለው።
ስንት ብር ነው? የስንት ወር ነው? ስንት ብር ነው?
ስ- ትምህርቱ ሶስት ወር ነው።
ኦኬ ሀያ credit hour አለው። በአንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ አስራ አምስት ሺህ ብር ነው። ዛሬ ከፍለው ላጠናቀቁ ክፍያ ሰባ ሰላሳ አራት percent discount አለው። አስር ሺህ ብር ነው።
okay እሺ።
ትምህርቱ በሳምንት ሶስት ቀን ይሰጣል። ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው።
እሺ
ስለዚህ ልመዝግቦት አይ፣ እደውላለሁ መልሼ። እሺ bye bye።